ሄሎ ሄሎ፣ አቤት፣ ሰላም አዲስ፣ ሰላም ነው?
እግዚአብሔር ይመስገን። ከችርችኩ
እሺ፣ እናት።
ቅርታ ያልመጣ product ነበረውት ለነገ የሚወጣ
አዎ፣ ምን ነበረ?
total ያዘዝኩት ድንች፣ ምንድን ነው መኮረኒ፣ ፓስታ፣ ሩዝ
እሺ፣ ያልመጣው አልመጣም። አዎ፣ ፓስታ፣ መኮረኒ፣ ሩዝ፣ ድንች፣
ድንች፣ መኮሮኒ፣ ሩዝ።
ፓስታ እና ሩዝ ነው።
ሩዝ። አዎ፣ አራት አይነት አራት ፕሮዳክት። አፕል መጣ?
አፕል አልመጣም። እሱ እዛ ዮር ነው የሚመጣልን ነገ። አልመጣም።
Okay፣ እየወር ነው የሚገባው።
አዎ apple ኡ ዮር ነው። ይሄ አሁን አራት ያልኩሽ ደግሞ total ሶስት ቁጥር ነው ወደ ጦር ኃይሎች አካባቢ።
Okay፣ እሺ፣ አንዴ ጠብቁኝ እስኪ መስመር ላይ እሺ
እ፣ ሶስት ቁጥር ማዞሪያ የት ነበር? ይቅርታ፣ ወደ ዘነበወርቅ እዛ አይደርስም፣ ግን ወደ ዘነበወርቅ ነው ከጦር ኃይሎች ወደ ዘነበወርቅ።
እሺ። ስለዚህ አራቱ product እ፣
total ሶስት ቁጥር ነው። አዎ apple ኡ ግን ዮር ነው ዮር ያሳ apple ኡ እየወር አዎ
እሺ፣ ነገ እንላክልዎታለን ሁሉንም እ ሁሉንም መቀበል ይችላሉ አይደለ? የሁለቱንም እ፣ location አዎ አዎ በቃ ነገ ይመጣልዎታል። እ፣ ስ- driver ሲደውል ያንሱላቸው።
እሺ እሺ እሺ፣ መልካም እሺ።
እሺ thank you እሺ ቻው።